ጠብቅ ሄላ
ወይ ቆይ እ አልተገናኛችሁም ከከስተመሯ ጋር ለእኛ እያነሳልን አይደለም
አዎ አዎ በቃ እስኪ መልሰው እሺ እስኪ ጁስ ነው የምትመልሰው ምግቡን እ፣ አእምሮኝ እንዳትመልሰው
እሺ እሺ እሺ ከዛን እስኪ መልሰ መልሻለሁ ብላ ታውቀን
አሁን ጉ- አሁን ጎሮ ነኝ ያለሁት እሱን ፍለጋ ማለት ነው።
በቃ እሱን ስጨርስ ከዛን እስኪ እስኪ መልሰው
እሺ እሺ እሺ